ሄሎ ጤና ይስጥልን።
አብሮ ይስጥልን።
ከ We Plus Solution ነበረ ምደውልሎ እ ከ We Plus Solution ነበረ ምደውልሎ። We Plus Solution እሺ።
application ላይ ተመዝግበው እሺ።
ነበር አይደል?
አ በአሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነው እና okay አንዳንድ መረጃዎችን ለመጠየቅ ነበረ።
እሺ።
በምን አገልግሎት ነበረ የተመዘገቡት?
በማከናክል እ በመካኒክነት
በግል ነው?
አ
የት አካባቢ?
አያት አካባቢ ነበር።
አያት።
አ
እሺ ያንተ ሙሉ ስም?
እ ያንተ ሙሉ ስም?
የነበርኩ ነው ግን ለጊዜው አሁን እዚህ ሀገር ውስጥ አሁን ሰሞን አልኖርም እና እ እ
ለጊዜው ነው ባልጠቀም- ወይስ
አይ የዛን ሰዓት ያው ዝም ብሎ ልጅቷን ያው ስልሽ customer እንድትሆነ ምናምን ስላለች ነው እንጂ እንኳን ሰሞን ከሀገር ስለማልኖር እዚህ ሀገር ውስጥ አሁን ሰሞን- አልሰራም ለጊዜው።
እስከ መቼ?
አይ ዘላቂ ነው አይተቅም።
እሺ ውጭ ሀገር ትወጣለህ።
እሺ አመሰግናለሁ።
እሺ